ጤና ይስጥልኝ ስትሪት
ሄሎ ሄሎ አቤት ጤና ይስጥልኝ እንዴት ነሽ?
ሰላም እንዴት ነህ?
ትናንት ከአራት ሰዓት በኋላ እሺ ሶስት ሺህ አንድ መቶ withdraw አድርጌ ከዛ ቆረጠው ግን admin ኦቹ ምናምን check ማድረግ አለባቸው ብሎ እንትን አላለኝም፣ መልሶ አልነገረኝም፣ ምንም ብሩንም አላከልኝም።
አሁን በደወልክበት ቁጥር ነው ቤት ቤት አዎ የምትጠቀመው?
አሁን በደወልኩበት ቁጥር አዎ።
እሺ check እያረኩልህ ነው። አንዴ ጠብቀኝ።
እሺ እዛ እዚህ ሉን መስመር ላይ አዎ አዎ ከዛ በኋላም ሁለት መቶ ብር ምናምን ስሞክረው እምቢ አለ።
withdraw ለማድረግ ነው።
አ withdraw ለማድረግ እንትን ስለ invalid ይዘኛል።
አዎ ሁለት መቶ ብር እ፣ ከሶስት መቶ ብር ጀምሮ ነው withdraw ማድረግ የሚቻለው በካፕ withdraw፣ ወይም እሺ።
በሳንቲም ከሆነ እሺ እሱ ጥሩ። ያኛውን ግን ለምንድን ነው ቆርጦት የሆነ admin ኦቹ ኢትዮስ ምናምን ብሎ ከዛ በኋላ ብሩንም አልመለሰልኝ ወደ ቴሌብርም አላከው
እሺ አይ confirmation ስለሚጠይቅ ነው። እሺ confirm አደርግልሃለሁ።
እና ያልጠብቅ አዎ አንዴ ጠብቀኝ። እሺ ወደ ቴሌ ብር ነው አይደለ? ሰላሳ ሁለት ሰማንያ አምስት ሰላሳ ሶስት ሀምሳ ዘጠኝ አውማ አው እሺ confirm አድርጌልሃለሁ።
እና አሁን ሊያው አዎ ገብቶልሃል። እሺ እሺ መልካም ቀን።